Hello? Hello? Hello? Hello? ሄሎ
ሄሎ
ስልኩን ይዤ መጥቻለሁ። ልንገርህ?
Okay እሺ እሺ። ስም ንገሩኝ መጀመሪያ ስሙን ላስ ሀለቱ በላቸው።
ሀለቱ በላቸው። እሺ የሀለቱ ስልክ ስንት ነው?
ዜሮ ዘጠኝ ሰማንያ አራት እሺ አስራ አራት አስራ አራት ስልሳ ሰባት
ስልሳ ሰባት ሀያ አራት
ሀያ አራት እሺ ሀለቱ የት አካባቢ ነው መኖሪያ አድራሻቸው?
ወደ አብነት
አብነት እሺ በምን ሙያ ነው መስራት የሚችሉት?
በ self ም በፎቶም በሁለቱም ፎቶ ነው የመረጥነው በስፋ ራሱን እሺ ስለዚህ ከጓደኛ ነው የሰሙትን እሳቸውንም አድርጌዋለሁ ጥሩ በቃ መዝግቤዋለሁ እንጠራችሁና አንድ ቀን እዚህ orientation እንሰጣችኋለን እስከዛው ግን ዛሬ መምጣት አንችልም።
አይ ዛሬ አትችሉም ገና arrange አድርገን ነው የምንጠራችሁ እኛ Okay orient ለ orientation እኛ እንደውላለን። እስከዛው ግን እኛ የምንሰራቸውን ስራዎች እኛ ጋር የሚመጡትን ስራዎች post ስለምናደርግ እሺ።
ከዛ ላይ መከታተል ትችላላችሁ ከቴሌግራም ቻናላችን ላይ ስለዚህ በቴሌግራም join አረጋችሁና ከዛ እሱን ትከታተላላችሁ። እኛ ደግሞ ደውለን አንድ ቀን ጠርተን እዚህ orientation ሰጥተናችሁ system ኣችን ላይ እናስገባችኋለን። እሺ፣ መልካም ቀን። እሺ